ጤና ይስጥልኝ ቺፕቺፕ
ሰላም ሰላም
እንትን ከጎግል ስልካችን አውጥቼ ነው እና እሺ ቻ- ቻፓ ነው የ- የቻፓ እና አዎ አዎ ቻፓን
አ፣ እንትን ፈልጌ ነበር ማለት አ፣ ማስተር ካርድ ፈልጌ ነበር virtual card አስር ካርድ አ፣ virtual virtual card okay ተሳስተዋል ዳር እ?
ማስተር ካርድ ነው ያለ አ፣ virtual card አሰጡ
አንሰጥም ተሳስተዋል የቺፕ ቺፕ የቺፕ ቺፕ ነው
አይ ማለት search ሳረገው ካርድ የሚሰጡ ኢትዮጵያ ውስጥ ብዬ search ሳረገው ይሄ ቻፓ ነው ያመጣልኝ website ኡ
okay አዎ ግን ተሳስተዋል የቺፕ ቺፕ ነው
ወይም ሌላ እንትን አለ እንዴ ይሄኛው እቃ የሚያደርስ መሰለኝ አዎ ይሄ delivery ነገር ነው grocery ዎችን delivery የምናደርገው አ፣ ሌሎች እ፣ ምናልባት ሌላ እንትን ስለሚኖረው ሌላ ስልክ ቁጥር ይኖራል ሌላ ሌላ እንኳን አላገኝ ይገርታል እሺ።
እሺ